ጤና ይስጥልን ቤት ቤት ቤቲ ነው የምንረዳው።
አዎ ኢትዮጵያውያን አንዴ ሁለት ሺህ አምስት መቶ ላወላዱና አላገባም መቼ ነበር?
ትናንት ማታ በዚህ ስልክ ነው?
አይ እነግርሃለሁ አካውንት ቁጥር እሺ ንገረኝ።
ዘጠኝ አስራ አምስት አስራ አምስት ዜሮ ዜሮ ሰማንያ ሶስት ሰላሳ
ዜሮ ዜሮ ሰማንያ ሶስት
አስራ አምስት ዘጠኝ አስራ አምስት ዜሮ ዜሮ ሰማንያ ሶስት ሰባ ሰባት ሰባ ሰባት አዎ
ሁለት ሺህ ብር ነው ያልከው?
ሁለት ሺህ አምስት መቶ ብር
እሺ አንድ ደቂቃ ጠብቀኝ።
እሺ።
እሺ ወደ ሀሰን ነው አይደል? ዜሮ ዘጠኝ አስራ አምስት ዜሮ ዜሮ ሰማንያ ሶስት ሰባ ሰባት ላይ አይደል?
አዎ እሺ ያው confirm አድርጌልሃለሁ። paste አድርጌ ስጨርስ እገባለሁ።
እሺ እሺ ስለደወልን እናመሰግናለን። መልካም ቀን።